እንቅስቃሴ እያደረጉለት ነው። እኔ እንጃ አሁን ማን እንደሚመራ አልቅም፣ ግን ባ- የሆነ ቀን እየመራ ነበረ። ለእኔ ጤና
ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ነው የምንደውልሎት።
ኬት
ከቢጃ ኢትዮጵያ ነው የምንደውልሎት። ማዕዶት ምን ነበር?
ማከፋፈያ ነው የቤቶች ስም?
ማዕዶት ማከፋፈያ? አዎ አዎ ነው- አዎ እሺ ደንበኛችን ሰሞኑን ከቢጃ ኢትዮጵያ አዲስ መለያ ቁጥር በ text ልከን ነበር። ደርሶታል?
አላየሁትም። text እንትን notification አያሳየኝም። ከፍቼ ልየው
እሺ መስመር ላይ እንዳለው ማየት ይችላሉ?
እሺ እሺ እሺ መስመር ላይ እንዳለው ይዩና ይንገሩኝ።
እሺ እሺ እ-